ሄሎ አስደልኝ ከቪዲዮ ኢትዮጵያ ነበር የምደውለው።
እሺ ቅድም ደውለውልኝ ነበረ። አዎ ይቅርታ፣ ቅድም በነገሩኝ መረጃ ይቅርታ፣ እ በሲስተም ምክንያት መረጃ ወጥቶብኛል እና ድጋሜ ሊነግሩኝ ይችላሉ? ታቡ የትኛው?
ያንጠባጥባል ያሉ እ ተ- ታቡ ያንጠባጥባል ድጋሚ ኦኬ።
ግሮሰሪ
እሺ እንዴት ላድርግ?
እነሱን ሲን ነበር።
ይህ ነምበር ነው የሚለቅሽ?
አዎ አምስት ዜሮ ብለው
አዎ ልክ ነሽ። እ፣ በጣም ቆይ፣ አንዴ ታገሽ።
ተደረጉልናል። በጣም ይቅርታ ግን ችግር የለም። አምስት ዜሮ
እሺ አምስት ዜሮ
አርባ ሁለት አርባ ሁለት ሁለት ዜሮ አንድ ስንት አለኝ? ይቅርታ ሁለት ዜሮ አንድ
ሁለት ዜሮ ነው
ሁለት ዜሮ አምስት ሁለት ዜሮ አምስት ሁለት ሰላሳ ሁለት ናት። ከዛ ዜሮ አምስት
ይቅርታ ይደግሙኛል። በጣም ይቅርታ።
ይሄ ችግር የለም። አምስት ዜሮ አልሽ።
እሺ አዎ ከዛ ሰባት በይ።
ሰባት ከዛ ሀያ ሁለት እሺ
ከዛ ዜሮ አምስት ዜሮ አምስት
አአ፣
እሺ አንድ መስመር ላይ ጠብቁ።
እሺ
ኬሪ ኬሪቱ ላይ አይደለ ያለው?
አዎ፣ ቴሪ ቴሪ
እ፣ የባለቤቱ ስም ይነግሩኛል? ይቅርታ እንዳሻው ተስፋዬ ዋና ላይ እንዳሻው ተስፋዬ
እንዳሻ።
አዎ፣ እንዳሻው ተስፋዬ
እሺ እሱ ይቅርታ፣ ጫጫታ ቢኖርም እየተሰማሽ አይደለም።
የእነሱን ስልክ ቁጥር
እሺ እዛ የምታገኙ ስልክ ልሽ የምታገኙ ስልክ
እየፈለጉልኝ ነው።
አዎ ሌሎችኛ አስራ ሶስት እሺ ዜሮ ዘጠኝ አስራ አምስት አስራ ሶስት አስራ ሶስት አስራ ሶስት እሺ
ዜሮ አራት ዜሮ ስድስት አርባ አራት አስራ ሶስት
ዜሮ አራት ዜሮ አራት
ዜሮ ስድስት ዜሮ ስድስት አርባ አራት አርባ
አራት አራት እሺ ቤት ፊቴራ ያስተዳደሩን ያለ እዛ ጋ- ፒያሳ ፒያሳ ልጃችሁ ውቤ እሺ፣ እ፣ እና ያንተዋጥም ታቡ
ያንተባለ አዎ፣ እሺ በጣም አመሰግናለሁ። ይቅርታ ግን አመሰግናለሁ መልካም